ሄሎ ጤና ይስጥልኝ ቤስት ቤት
ሰላም ሄሎ
ሄሎ
ሄሎ
ሄሎ፣ ቤስት ቤት ቤስት ቤት ነው ነበር
office ከስንት ሰዓት ትኖራላችሁ? ዛሬ agent ሆኖ ለመስራት ፈልጌ ነው።
እሺ ዛሬ እስከ ከሰዓት ነው ፋይናንስ እኛ እስከ አራት ሰዓት አለን አዎ።
ከዚህ በፊት ደውለን እናናግረናል ወይስ ከአዲስ ነው አ- አይ እንደ አዲስ ከአዲስ እሺ አዎ።
እስከ ማታ አራት ሰዓት አለን እሺ
Okay። ቢሮ መምጣት ይቻላል እስከ ማታ ድረስ?
እም፣ ያው በስራ ሰዓት ብትመጣ የተመረጠ ነው ግን አዎ።
ይችላል
Okay። እስከ ስንት ሰዓት አላችሁ ዛሬ?
እስከ አራት ሰዓት
ጠዋቱ አራት ሰዓት ነው ወይስ ወይም እስከ ማታ አራት ሰዓት
እስከ ማታ?
አዎ።
ቢሮ አገኛችኋለሁ ዛሬ ከሰዓት አዎ፣ በማታ?
ታገኘናል ታገኘናል Okay። አድራሻ የት አካባቢ ነበር?
እ፣ እንትን ባምቢስ እናት ባንክ አለ አይደለ አዎ።
ከእናት ባንክ ጀርባ አዳማ real estate ground floor ላይ
Okay። አይ ቅዳሜ እስከ- ቅዳሜ እስከ ከሰዓት ብቻ ነው የሚሰሩ ይችላል።
አ፣ ፋይናንሶች አሉ። የፋ- ክፍያ የምትፈጽም ከሆነ ወዲያው ላይ አዎ።
ክፍያ ነጻ ካሰብክ ቶሎ መምጣት አለ። ፋይናንሶች እስከ ከሰዓት ብቻ ነው የሚሰሩት። support team ብቻ ነው ያለው እስከ አራት አዎ።
ሰዓት።
ግን ሌላ መረጃ ምናምን እስከሆነ ድረስ በማታ አላችሁ ማለት ነው።
አዎ፣ ከስንት- ከክፍያ ውጭ ይኖራል።